የወረቀት ስጭኝ ትንሽዬ ማሪሳ ትሰለም
hello hello፣ ጤና ይስጥልኝ።
አብረስት ነው።
ከቺፕ ቺፕ ነበር የምንደውልልዎት።
ከምን ቺፕ ቺፕ
እሺ፣
እኛ ላይ apply አድርገው ነበረ። ከእናንተ ጋር ስራ መስራት ፈልጋለሁ ብለውን ነበር።
ቺፕ ቺፕ ቺፕ product አለኝ ከ- ያው ለእኛ አቅርበው ከእኛ ጋር መስራት ይፈልጋሉ አይደለም? apply ምን- አድርገው ነው።
ምን ላይ ነበር apply ያደረኩ?
ቺፕ ቺፕ
ይቅርታ፣ እኔ ብዙ ቦታ apply ስላደረኩኝ እ፣
ጠ- ጠፋብኝ ቦታው። ማ
እኛ እንትን ነው የ delivery አገልግሎት ነው የምንሰጠው እና የተለያዩ product ኦችን ነው የምንረከበው ማለት አዎ።
የአስቤዛ ማለት ነው። ሽንኩርት፣ okay ቲማቲም ምናምን
okay። አይ፣ አ- ለጊዜው ስራ ስ- ስለጀ- እኔ አሪፍ ስራ ስለጀመርኩኝ ብዙም ያን ያህል ትይዝ- መስራት አይፈልጉም።
አዎ አዎ፣ ማ- እሺ፣ እሺ እናመሰግናለን። መልካም እሺ እሺማ